ሄሎ ሄሎ ሰላም ጤና ይስጥልን ቤተሰቤት አብሮ ስጥልን እንዴት ነው?
አለን ምን ልርዳ
ይሄ እናንተ በስ ላይ ይሄ ጨዋታ ሙሉ ጨዋታ አያሳይም። እንዴት ነው ይሄ እንዴት ነው የምታደርጉ እናንተ? ደንበኛ ከእናንተ ራሱ የራቀ አንተ- የሽሼ ነው።
አልታረመልህም ነው አዎ እሺ ት- ትነግረኛለህ ካሸር ኮዳ እኔ ቼክ ላድርግልክ
አሁን እኔ የምልሽን ስሚ። Hello እሺ እሺ እየሰማሁህ ነው አ፣ እናንተ ሁሌ አሁን እንደዚህ የደዋወልን የጠየቅን እናንተን ከማጨናነቅ እናንተ አዎ ያን እኮ system ኡን አታ- ለምን እናስተካክላለን።
አታስተካክሉ?
አዎ እናስተካክላለን ይቅርታ በእውነት ያው እኛ አሳውቀናል።
አካባቢ አሁን ያለን ወደ እናንተ አካባቢ ነው። በጣም ከእናንተ ደንበኛ የሸሸ የሸሸ የሄደ ነው።
አዎ እናስተካክላለን እሺ ትንሽ ጊዜ እሺ አስተካክሉ። በና የደወልን እናንተ መጨቃጨቅ ራሱ ለእናንተም እኮ ስራ የፈታችሁ ነው ከእኛ ጋር እንትን ያላችሁ።
አዎ እሺ እናስተካክላለን አስተካክሉ። በጣም ደንበኛ የሸሸ ነው ከእናንተ እሺ እሺ አባ እናመሰግናለን